hello hello፣ አይሰማም?
ይሰማል? አቤት።
ከቺፕቺፕ ነበር ደውሎ።
እሺ፣ እሺ።
hello፣ ይሰማል አይደለ?
ይሰማል። አዎ።
እሺ፣ order ትንሽ ቆይቷል።
ምን አልሽ?
ቺፕን እየተጠቀሙ ነው አይደለ?
አዎ።
አዎ። ግን አሁን እዚህ ጋር ቶሎ ያሁኝ ነበር ፌል ያደረገ ቦታ ያስቸገሩት ነገር አለ ሲስተም ላይ ሰው አዎ፣ ያስገቡ መጀመሪያ ነው።
እንትን ይሰማ ነበረ የጀመር አሁን ተረድቼዋለሁ።
እሺ፣ ለዚያ ሚኒ ሆብ ሰባተው ፌል ያደረጉት እንጂ ሲስተም ያስቸገሩት አለ አሁን አይደለም ተቸግሮ ያለ ሰው ነው
እህ ተቸግሯል።
ሰባተው ነው አድራክ
ሰላም ሄሎ ወይ? አቤት።
አይሰማም
ይሰማኛል።
ሰሙ አላስቸገሩትም አይደል? so ካድርገው ሁሉም order ኡ failed ስላለ ነበር አይ የደወልነው።
አስቸገረኝም። እሺ አላስቸገረኝም። አሁን ላይ ችግር አይደለም።
ጠቅ thank you